ሄሎ ጤና ይስጥልኝ ሰላም ጤና ይስጥልኝ።
እንደት ነሽ? ሄሎ ሄሎ ይሰማል?
እንትን withdraw አድርጊ
እሺ ስልክ እ? ዜሮ ዘጠኝ አስራ አምስት አስራ አምስት አርባ ሁለት እሺ ስልሳ ሁለት እሺ ስልሳ ሁለት እ
ዜሮ ዘጠኝ አስራ አምስት አርባ ሁለት ስልሳ ሁለት ዘጠና ሁለት
ጋሶላ እሺ
እሺ